እኔ Best Bet ዲቦራ ነኝ። እባክዎ ምንረዳው?
ሰላም ነሽ እማ?
አለን እግዚአብሔር ይመስገን።
አለን። ትናንትና ትናንትና ሳይሆን ዛሬ ጠዋት ማለት ነው እሺ እ ከአሪፋ ስፖርት አካውንቴ ኬት
ከአሪፍ አሪፍ ስፖርት account ኤ ማለት ነው ይሄ አሪፍ አሪፍ ስፖርት አይደለም። እሺ Best Bet ነው የደወልከው።
ኦ sorry sorry Best Best Bet ይቅርታ ይቅርታ።
እሺ ከዛ ወደ አዋሽ ባንክ የሶስት ሺህ ብር ልኬ ነበርኩት እሺ እስካሁን ድረስ አልገባኝም። account ኤ የአዋሽ ባንክ ላይ ማለት ነው ሶስት እሺ።
ሶስት ሺህ አካባቢ በልቼ ወደ ኦኬ።
account ኤ ትልቅ ምንም አየር ላይ ቀረ። እስካሁን ድረስ እሺ።
አልገባኝም።
ይሄ ነው የ Best Bet የከፈትክበት ቁጥር አሁን የደወልክበት።
አዎ አዎ።
እሺ check አደርገዋለሁ። መስመር ላይ ጠብቀኝ። እሺ እሺማ እሺ።
ሶስት ሺህ ብር ነው አይደል?
አዎ አዎ። ሶስት ሺህ ብር ነው።
ሄሎ
አቤት እሺ ይኸውልህ፣ ከዚህ confirm ተደርጎ በቻፓ በኩል process ላይ ነው ያለው። እሺ አለሙ አዎ፣ ተሾመ process- ነው አይደለ?
አዎ አለሙ አዎ፣ ተሾማ ትንሽ ነው።
transaction ስለበዛ ነው ይገባል። እሺ ትንሽ ያውና የማይገባ አይነት ከሆነ ደውልልንና እናሳውቅልሃለን።
እሺ ትንሽ ደቂቃ ሰዓት አዎ።
በኋላ እስቲ ላይ እስከ ስምንት ከምናምን ምናምን ጠብቀውና ካልገባ እሺ።
ደውልልን።
እሺ እሺ እሺ፣ እናመሰግናለን። መልካም እሺ